Hello
ጤና ይስጥልን።
ጤና ይስጥልን። አብሮ ይስጥልን።
ምንድን ነው?
እኔ የምልሽ እ ሚዲያ ላይ አግኝቼው ነው እንትን ያለጠፈ ፋይፊል እሺ፣
እ በባንክ እንዴት ነው የሚመቻቸው? ስንት ብር ክፍያ ቅድሚያ ክፍል ተቀበሉ?
ባንክ ይመቻችሎታል፣ ግን መኪናው ሶስት ነጥብ አምስት ነው።
ሶስት ነጥብ አምስት
እም፣ እሺ
ባንክ ሲመቻችሎት ንግድ ፍቃድ፣ TIN number፣ ያገባ ያላገባ፣ እ የቀበሌ ነዋሪነት እነ ወረቀቶች እንፈልጋለን፣ ዶክመንቶች።
document ማለት ነው document
እነዚህን ዶክመንቶች እንፈልጋለን።
እሺ እንትኑ ክፍያ አንድ ሚሊዮን አንድ ሚሊዮን ብር ይመቻችሎታል።
አንድ ሚሊዮን ብር ባንክ
እም፣ ሁለት ነጥብ ስንት ሶስት ነጥብ ስንት ናት?
አምስት በባንክ ከሆነ ወዳ ከሆነ ካሽ ከሆነ
cash ከሆነ ድርድር ይኖረናል።
እ
ምን አለኝ አባት እስከ ምን ያህል ልዩነት ይኖራል?
ም- እኮ ነ- ይኖረዋል።
የት ነው ቦታው?
ፓስተር ፓስተር አደባባይ ስለት ካልተራዳበ እ እሺ፣ እሺ፣ አመሰግናለሁ።